hello ሰላም ነኝ።
ሄሎ
hello አብ- እንትን አሁን ደውዬ ነበረ እሺ
እንትን cancel እንድታረጉ ነበረ። time off አድርጎባቸዋል። እነሱ አልደረሰላቸውም። ማብራት የለም።
እ እ ማብራት እዛ የለም በሬስቶራንት ውስጥ እና
ምን አልከኝ?
ሬስቶራንት ውስጥ ም- ም- ማብ- እንትን የለም ማብራት የለም እና እ cancel እንድታደርጉት ነግሬ ነበረ። cancel አልሆነም። እዚህ ጋር አልወጣም order ኡ።
እሺ እሺ እሺ አረገዋለሁ እያ- እያ- እያለችኝ ነበር።
እሺ order number ህን ንገረኝ ብርሃኑ።
እሺ order number ሰባ አምስት
እ ስልሳ ስምንት ስልሳ ሁለት ስልሳ ስምንት ስልሳ ሁለት እሺ cancel ይሆንልሃል። እሺ cancel ይሆናል ከተባል ችግር የለውም።
አይ ቅድም የነገርኳቸው አልወጣም። ከሬስቶራንት ግን ደርሰዋል እና ውሰድ አሉኝ ነው። time off አድርጓል።
እሺ እሺ እሺ